ሄሎ
ሄሎ
አቤት፣ ጤና ይስጥልኝ።
አብሮ ይስጥልኝ። እኔ የምልሽ ሄሎ ሄሎ ሄሎ ሄሎ
ግርዳዎች
እም፣ ትላንት ወደ ቃና ቪዛ አስገብቼ ነበር በቻፓ
deposit ነው።
አ አይደለም። አዎ አዎ
ቴሌግራም ሄሎ።
ላይ ልከውልናል።
አስገብቼ ነበር ነው የምልሽ ከቴሌብር
ቴሌግራም ላይ at Chapa official ላይ message ኡን ይላኩልን።
እ፣ እንትን የገቡትን ብሮች ነው
transaction message ኡን at Chapa official ብለው ቴሌግራም ላይ ይላኩልን።
አት ቻፓ ኦፊሻል።
አዎ እሺ